ሄሎ
ሄሎ ጤና ይስጥልኝ። የባኮትን ምለብሳ
ሄሎ አቤት ይሰማል። ጤና ይስጥልኝ። የባኮትን ምለብሳ
አፋን ኦሮምኛ እንጅሩ እንጀራን እንደንዳማ ጊዜ ገርጋር
asirratti wanti na guutuun barbaade ሄሎ
yoo ሄሎ nin dhaga ሄሎ ሄሎ ሄሎ ሄሎ